ሄሎ ሄሎ፣ አቤት።
ሰላም ነው።
እግዚአብሔር ይመስገን።
ስልካችሁን ቲክቶክ ላይ ነበር ያየሁት። ማለት መኪና መሸጫ ምናምን።
አ ማሊባባ መኪና መሸጫ።
እሺ፣ ያን ከድሬዳዋ ነው መደውላችሁና
እሺ።
እጃችሁ ላይ መኪና ካለ high roof ማለት high roof አለን።
አላችሁ? ሞዴል ሞዴሉ ስንት?
ሁለት ሺህ አስራ ስድስት 2016 አዎ
ዋጋ ማወቅ ይቻላል ወይስ በአካል መቅረብ ነው ያለብኝ?
ይቻላል ይቻላል። ሰላሳ እሺ፣ አራት ዋጋውን 34 አዎ እና ስምንት መቶ ሺህ መጨረሻው?
አይ አይ እዳ አለበት ስምንት መቶ ሺህ የባንክ እዳ
ስምንት መቶ ሺህ ዕዳ ካለበት አጠቃላይ ማለት ነው። ስለዚህ አራት ከ ሁለት ነው የሚባለው።
በ cash የሚፈልገው ሀያ ስድስት
በ cash የሚፈልገው 26 ብቻ ሀያ ስድስት ማለት ነው። አዎ አ- አጠቃላዩ 3 ሚሊዮን 400 ሺህ ብር።
አዎ እንደዛ
እሺ በቃ ማለት ድሬዳዋን ያሉት እንደነገርኩሽ ያለሁትን ነገር እንትን ብዬ በዚህ ስልክ አገኝሻለሁ አይደለ?
ምን አልከኝ?
ስልክ አገኝሻለሁ ያለውን ነገር አሳውቂያቸው አዎ ለመግዛት ነው እና ሰዎቹን ያለውን ነገር እንትን ብዬ ድሬዳዋን ያለሁት አዎ።
እናውራና ወደዛ የምንመጣበትን ነገር አመቻቼ እነግርሻለሁ።
አዎ ቀድመህ ደውልና
እሺ እሺ፣ አመሰግናለሁ።
ምንም አይደለም።
እሺ እሺ።